hello ወይ መስመር ተቋረጠ?
ተቋረጠ።
አዎ።
ወደ best bet account ልመልሰው ወይስ አይደለም ይሄ የደወልኩበት አለ አይደለም ቴሌብር ቁጥር ሀምሳ አንድ ዘጠና ስምንት ሰማንያ ስምንት ስልሳ ስምንት ነው የሚላከው እ?
የሚላከው
አ- አይደለም የሚል- የላኩት ወደ ወደዚህ ወደ ደወልኩበት ቁጥር ነው የላኩት።
ወደ ዘጠና አምስት ወደዚህ ወደ ደወልኩበት ቁጥር አለ አይደለ? ያን የደወልኩበት ሀምሳ ስድስት ሀምሳ ስድስት ስልሳ ሁለት ሰባ አራት ሀምሳ አራት
okay ወደዛ ነው አ እ፣ ሁለት ቁጥር ስላለ ምናልባት ወደ የትኛው እንደሚገባ እርግጠኛ ስላልሆንኩኝ ልመልስልና ድጋሚ ትሞክረዋለህ
እ፣ አሪ- ይኸው ይሄኛው የምነግርሽ ቁጥር አለ ወደ እሱ
አሁን ወደ ላክበት አሁን ሙርጌታ አሁን ወደ አ፣ አሁን ወደ የምንነጋገርበት ማለት ነው።
እሺ መልካም ምሽት ተልኳል አሁን